Witam Denisa Bistrik, Luto.
Sister, yau ልሽ
እሺ
አካውንትማ ችግር አለው።
ምንድን ነው ችግሩ?
ችግሩ የኔ ስትጨምር ጊዜም የኔ ብሩ ያስወጣል።
ያስወጣል ማለት
ምን እንደወጣ አላውኩም። የኔ ስጫወት ጊዜም የኔ ገንዘብ የነበረው የጠፋ ነው። የኔ ብር የጠፋ ነው።
withdraw እየተደረገቦት ነው።
አዎ
Best Bet ስልክ ቁጥሩ የደወሉበት ነው።
አዎ። አይ ችግሩ ምን እንደሆነ- እ አይ ምን አይደለም ዜሮ ሶስት አስራ አምስት ሰባ ስምንት አስራ አንድ ዘጠና ስድስት ነው።
ድጋሚ ንገሩኝ አንዴ፣ ይቅርታ።
እሺ ዜሮ ሶስት ዜሮ ዘጠኝ አስራ አምስት እሺ
ሰባ ስምንት እሺ
አስራ አንድ እሺ
ዘጠና ስድስት
ዘጠና ስድስት withdraw ነው አይደለ? deposit አይደለም እ deposit ብቻ ነው። ምንም withdraw አላውቅም።
እ deposit ነው withdraw አድርገው ነው።
አይ እኔ withdraw አላደርግም፣ ግን መቶ ሀያ ስድስት ነበረ። መቶ ሀያ ስድስት ደግሞ አስራ ስድስት ብቻ ነው ቀረው። መቶ አስር ደግሞ አስወጣሃል። ምን እንዳስወጣ ደግሞ አላውቅም።
መቶ ሀያ ስድስት ብር ነበረው።
አዎ መቶ አስራ ስድስት መቼ- መቶ ሀያ ስድስት መቼ ነው- መቼ ነው የጠፋ? ዛሬ ነው።
አይ ትናንትና ማታው
እስኪ አንዴ ጠብቁኝ። ዘጠኝ ነው ወይ ዜሮ ዘጠኝ ብሎ በሚጀምረው account ኡ ነው።
ዘጠኝ ዘጠኝ ዘጠኝ እሺ፣ አ፣ እሺ
መቶ አስር ብር እ፣ በ voucher withdraw ተደርጓል።
ለማ
በቮቸር ነው። ቆይ አንዴ ወዴት እንደገባ ሊሎትና ልንገሩት።
እሺ፣ እሺ እሺ